Hello፣ ጤና ይስጥልኝ ሚስቱን
እሺ፣ ሰላም ነው እና ሰላም አለን።
መረጃ ለመጠየቅ ነበር።
እሺ።
ምን ማስታወቂያ ሰምቼ ምን አላችሁ እንዲ አሁን የሚሸጡ ቤቶች site ላይ ነው።
አሉን? አዎ
የት የት site አላችሁ?
አሉን። ወደ ዘጠኝ የሚሆኑ site ኦች አሉ። ወደ ቦሌ ያለን ሲኤምሲ፣ ሰሚት፣ በሻሌ ጀሞ አለን። አዎ
እና አሽ- እንዴት ነው አከፋፈል ምናምን?
አዎ፣ እኔ ቀጠሮ ነው። ማ- የት አካባቢ ነው ያሉት?
እኔ ቤቴ እ ወደ ቢሮ ቢመጡ ብዬ ነው።
አ፣ ቢሮ ወደ እንትን ሰሚት አካባቢ ነው።
ሰሚት ነው ያሉት?
አ፣
አዎ፣ ሶስት ቢሮ አለን። ቦሌ፣ ገርጅ፣ ልደታ።
በቃ ወይ ልደታው ጋር እመጣለሁ። መ- ሜክሲኮ አካባቢ ስለምውል ነው።
አሀ
የልደታ ይሄ ህንጻችሁ ጋር ይሄ ነጭ ህንጻ ነጭ ህንጻ። አዎ፣ እሱን ያውቁታል። እሱን ይሄ እንትኑ መስታወት መስታወት የሌለውን የሌለው አዎ፣ ልክ ነህ። እዛ ground ላይ አለን።
በቃ እሺ፣ በቃ ዛሬ ይችላሉ አለን። እስከ አንድ ሰዓት አለን። ከስራም ሲወጡ
Okay። የእነሱ ስልክ የላችሁም ወይ ደውዬ መጠየቅ አልችልም? እንግዲህ በአካል መሄድ አለብን።
አ ይ- ይለያያል። በስለ ስንት መክፈል እንዳለበት ስንት በስንት እንደሚረከቡት ምናምን ለዛ ብዬ ነው መረጃ ያልኩት። ወይም site ላይ ሰው ልላክሎት እና እዛው site ኡን እያዩ መረጃ መውሰድ ይችላሉ። ታዲያ እንደዛ ላድርግሎት።
አንቺ ሰሚት እኮ ነው።
እሄዳለሁ ወይ የዛ ልደታ እሄዳለሁ ራሴ በቃ እሺ። ሰሚትም ማየት ከፈለጉ ሰሚት site ስላለን እዛም መገናኘት ይችላሉ ከ site ኦች ጋር።
እዛ site ኢንጂነሮች አሉ እዛው አይ ከ- እኔ ሰው ልክሎታለሁ ከዚህ እዛ እርሶ ሲመቾት።
እሺ፣ በቃ እደውላለሁ ወደዚህ ደ- እደውላለሁ በቃ እሺ። ማን ልበል ስሞን? ይቅርታ።
እ፣ ዮናስ እሺ። ምን ላይ ነበር ማስታወቂያችንን የሰሙት?
አሁን ሬዲዮ ላይ ሰምቼ ነው ሸገር ላይ ሸገር ላይ አንዱ አለም ምናምን ፕሮግራም አለ አዎ፣ እዛ ላይ ልክ ነህ።
ሰምቼ እሺ፣ እሺ። በቃ ይደውሉ፣ እኔም እደውልሎታለሁ። ከ- ሳይቱን ማየት። እሺ ነው